hello hello
ጤና ይስጥልኝ። ጠብታ አምቡላንስ። አቤት ሄሎ አቤት።
ሄሎ ሄሎ እየሰማው ነው። አቤት።
ወይ ጠብታ አምቡላንስ አዎ እንዴ ቆየሁ እኮ ከደወልኩላችሁ ቆያችሁ።
እሺ። ከየት ነው?
የት ደርሷል? ከቅዱስ ዑራኤል ክሊኒክ።
ወጥቷል እኮ አምቡላንስ እየመጣ ነው። አሁን ባለሙያ ታዲያ ቆየብን እኮ ታዲያ እሺ።
አልደወለልኝም ባለሙያ።
ይደውላል። አሁን ባለሙያ ባለሙያ ይደውላል።
እሺ ቆየብን በጣም patient እንትን እያለ
እሺ።